ጤና ይስጥልን። በየት በየት ቤት ነው የምንወልደው?
ሪፖርት አድርጌ ነበረ ከአንድም ሁለቴ።
ምንድን ነበረባት?
deposit ያደረኩት ብር እስካሁን አልገባልኝ። ሁለት መቶ ብር።
ቴሌግራም ላይ text ኡ ልከህልናል?
አዎ ልኬያለሁ።
ማን ልበል? ቴ- የቴሌግራም ስምህን አቡ አምር ነው።
ማ አቡ አምር
ማልከኝ? ይቅርታ።
አቡ ካምር ሀ- hi ትለኛለህ ቴሌግራም ላይ hi ብያለሁ እኮ ቴሌግራም ላይ ዘጠኝ አስራ አምስት እ? እ?
ትላንት ነበር እንትን የሆነ አዎ ግን አሁን የትላንት ነው። በጣም ወደኋላ ስለመሄድ hi በለኝና ከፊት ላገኘው ካልተደረገልህ እኔ ያብ- እንትን ላስደርግልህ ልላክልህና ለቻፓ እንዲያስገቡልህ እናደርጋለን።
መስመር ላይ ትቆያለሽ?
ምን አልከኝ?
መስመር ላይ ትቆያለሽ ወይስ መልሼ ልደውል?
መልሰህ ደውልልኝ፣ ችግር የለውም። hi ብትለኝ እዛው ቴሌግራም ላይ ስለማገኘው እናስተካክለዋለን።
ሀይ